እናስወግዳታለን። Hello
Hello እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልሽ።
እሺ I think የሆነ እንትን withdraw ማድረግ አልገባሽም። step ኡን ልንገርሽ።
አሁን አሁን አየሁትኝ። ቅድም ተሳስቼ ነው።
እሺ መጀመሪያ ቤት ቤት እንዴት ገቢያለሽ? ከዛ በቀኝ በኩል deposit ምትላለች አ እሷን ትጫኛታለሽ። ከዛ አዎ።
መጀመሪያ ላይ Withdraw።
የሚመጣልሽ deposit አለ፣ withdraw አለ። ከዛ አዎ።
ደግሞ withdraw ላይ request ይላል። አ?
አ ከዛ withdraw የምትለውን ትከፍቻታለሽ።
አ ስገባ ከዛ voucher መጀመሪያ የሚላል።
ላይ voucher አለ፣ አዎ።
ሁለተኛ ላይ ቻፓ አለ፣ ሶስተኛ አለ።
ላይ ሳንቲፔ የሚል አለ። አ?
አ ከዛ ሳንቲፔ የሚለውን ትመርጫለሽ መጨረሻ ላይ ነው።
አዎ ወይም የመጨረሻ አ ወይም ቻፓ ቻፓን ከመረጥሽ ያው በቴሌ ብርም አለው በባንክም አለው እ፣ የተለያዩ ባንኮች መላክ ትችላለሽ። ሳንቲፔን ከመረጥሽ ደግሞ ቴሌ ብር ብቻ ነው።
አዎ የመጨረሻው አ በቴሌ ብር ከዛ የስልክሽን ታስገቢና ብሩን ታዢና withdraw ትይዋለሽ ማለት ነው። ቀላል ነው።
እሺ። አዎ ቀላል ነው። ኧረ እጠቀማለሁ እኮ አ ትንሽ እንትን ትጫወቻለሽ ብዬ።
ቤት ቤት ላይ አ እጫወታለሁ አ አይ በጣም አሪፍ እጫወታለሁ። አሁን ነው እንትን ስላለብኝ ነው መንገድ ላይ ስለነበርኩ በጣም አሪፍ። እሺ ምንድን ነው የምትጫወቺው ብዙ ጊዜ virtual ወይስ ስፖርት?
እም፣ ሁሉንም አይ ነው የምትጫወቺው?
virtual ነው። አ እሺ በቃ እሺ፣ መልካም እድል። በቃ እንደዛ አድርጊ እሺ።
እሺ።
ወሸሩ መልሼልሻለሁ።
አይ እሺ እሺ፣ መልካም ቀን እሺ አይ እሺ።